ሌላ ወይ
የህይወት ከተማ?
ለስቃ አለታችሁ ጋር እኮ ለምንኛ ፒሲ ላይ ጠፋ? ሶስቱም ላይ ነው። ከጠፋ ያንቺም ጭምር መጥፋት ነበረበት አይደል?
እና የባህል ደግሞ ማለት ነው አራቱ ዕቃ ነው እንዳልታዘዘ ቢጫ ሆኖ የሚያሳየው እኔ ጋር ደግሞ የታችኛው ደግሞ ሶስቱ እንደታዘዘ።
ታዞ አንድ ያልታዘዘ ነው የሚታየኝ።
እሺ የረከትስ ደርሷል እንዴ መጽሐፍ ኧረ አይመስለኝም።
ደረሰ ኧረ አይመስለኝም። አሁን በቅርብ ነው የታዘዘው አይደል?
አዎ ማሬት ያዘዘች ቀን ነው ግን ይላል አዎ።
እዚህ ጋር አረንጓዴ ሆኗል ትላንትና ኢነሪሊንግ ምናምን ይላል እስኪ ደርሶ ነው አዎ አንቺ ደርሷል እንዴት ሆኖ? አይ የሆነ ስህተት አለ። ልክ አይ ለም በደንብ መጽሐፉን አየሁት መቤቴን አዎ ምን?
አይነ ሄዲንግ ደርሳለሁ
አዎ እና የሚደወሉ ስልኮችን ላኪልኝ ዛሬ
እሺ ልክልሻለሁ እሺ እና የማሬት ምን- ዕቃ ምንድን ነው ቆይ አልታዘዘም ነው እኔ ጋር አረንጓዴ ነው፣ አንዱ ብቻ ነው ቢጫ ያለው።
እኔ ደግሞ ለበሰው።
ሁለተኛ ቀን ያዘረችው አለ አይደለ እም፣
እሱ ነው የታዘዘ እንትን የሚለው የላይኞቹ አልታዘዙም እኛ ጋር ደግሞ እሱ ነው ቢጫ።
እኮ ሶስቱም እሱ የላይኞቹ ፒሲ ላይ ማለት ነው።
ታችኛው አዎ እሱ ብቻ ቢጫ ሆኖ ሶስቱ እንደታዘዙ ነው የሚያሳየው። እና ደግሞ ትላንት የህይወትንም ያስገባ ነውም
የለም ሌላ